ሄሎ ሄሎ ጤና ይስጥልኝ።
አብረሽ ይችላል።
ከችፕችፕ ነበር የምንደውልሎት።
እሺ
ቦዝ ፓስታ እና መኮረኒ order አድርገው ነበር።
እሺ እሺ።
ዛሬ ግን መምጣት አልቻለም። በ location ስህተት። እርሶ የት ነበር የሞሉት?
ቶታል ሶስት ቁጥር ማዞሪያ ነው።
okay እሺ። ይሄንን ለነገ እንልክሎታለን። እዛ ግን ከዚህ በኋላ profile ኦት ላይ ይግቡና location የሚል ያመጣሉታል። እዛ ላይ ገብተው እንደ አዲስ location ይሙሉ ያለው እንዳልተው ማለት ነው።
እሺ ግን እኮ ቶታል ሶስት ቁጥር ማዞሪያ አለ። ከዚህ ቀደምም መጥቶልናል።
አዎ ምንድን ነው አንዳንዴ እዛ order ሲያደርጉ ይወስደዋል system ኡ። ስለዚህ አሁንም እንዳይመለስቦት እንደ አዲስ ይሙሉት።
ይሄንን
ይሄኛው already ነገ እንልክሎታለን ቶታል።
እሺ እሺ ግን ከዚህ በኋላ ያለውን ነው እያልኩት ያለሁት።
እሺ እሺ። በቃ አስተካክለዋለሁ።
እሺ እሺ ቴንክ እሺ፣ መልካም ምሽት።